hello ሀያ ሺ ሀያ ሺ ሁለቴ ነው ያልከኝ?
አይደለም እ አስር ሺ አምስት ሺ አምስት ሺ እና ስድስት ሺ ሀያ ስድስት ሺ አጠቃላይ።
እ መቼ ነበር withdraw ያረከው?
ማታ ሶስት ሰዓት እሺ ማን ልበል ስምህን?
አብዱ አብዱ እሺ ስድስት ሺው ገብቶልሃል። እሺ እሺ check አድርገው። አ- ሁለቱ አምስት ሺ እና አስር ሺውን ደግሞ approve አድርጌልሃለሁ። ከተወሰነ ደቂቃ በኋላ ይገባል። ጠብቀው።
እሺ እሺ መልካም ቀን ይሆንልህ።
እሺ እሺ